የሚለው በትምህርት ቤት ቤት ነው የምንረዳው።
ሩብና ነው።
ሰላም
ኦኬ ትላ- ትላንትና ማታ ላይ እንትኑ እዚህ ቦሸር ላይ ብር ገቢ ነበር ነው እሺ።
ወደ- ወደዚህ ወደ ጌሙ እንድትመልሽልኝ ነበረ።
እኔ ታለውን ራስን የምትመልሰው ከተመለሰ ደግሞ ወዲያውኑ ወጪ ማድረግ አትችልም።
እኮ ችግር የለውም መልሽውን ነው ጫዎች እኔ አይደለሁም የምመልሰው፣ አንተ ነህ የምትመልሰው። እኔ step ኡን ነው የምነግርህ።
okay
ልንገርህ ወይስ ቴሌግራም ላይ hi ትለኝና በ picture ላክልህ?
እሺ እንደዛ አድርጊ። እዚሁ ቤት ቤት ላይ ነው በአንቺ ነው ወይስ በቤት ቤት ላይ ነው? hi ዘጠኝ ዜሮ ሶስት የለህም? የ best bet ቴሌግራም
ሪስ ዜሮ ዘጠኝ ዜሮ ዜሮ ሶስት ሶስት okay አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ቴሌግራም ላይ hi በለኝ ሰላሳ ሰባት እልሃለሁ።
ሰላሳ ሰባት መጨረሻ ስንት ነው?
አርባ ሰባት አርባ ሰባት አዎ።
okay እሺ ማን ነው ስሙ?
ደስ ቤስ best sport ነው የሚለው እሺ join አድርገውና hi በለኝ።
hi እልሻለሁ hi እሺ